hello ጤና ይስጥልን ቤስት ቤት hello አባ እንትን በስንት ብር ነው ያስገባሁት? እንትን በስንት ቤት deposit አድርገ ነው?
አዎ deposit።
እሺ የ deposit text ቴሌግራም ላይ ልከህልና?
ቴሌግራም ላይ አዎ የ- ከ CBE ነው አይደለ?
አዎ እሺ የ CBE ውን text ቴሌግራም ላይ ከቤስት ቤት ቁጥርህ ጋር እና ከ CBE ቁጥርህ ጋር ላክልን እሺ።
እም፣ እዛ ነው ያለው ስምንት ስምንት ዜሮ አራት ይህ ቁጥር ምን አልከኝ?
የት ቁጥር ይላካል? በቴሌግራም ላይ የእኛ ቴሌግራም አታውቀውም? ልንገርሽ ዜሮ ዘጠኝ ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት እሺ አርባ አራት
አርባ አራት ሰ- አርባ አራት አልካ ሰላሳ ሰባት አርባ ሰባት እሺ ሰላሳ ሰባት አርባ ሰባት አዎ እዚህ ላይ ቴሌግራም ላይ ላክልን እሺ።
ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት እሺ እሺ